ጤና ይስጥልን ቤት ቤት ቤቲ ነው የምን ልርዳ?
እንትን የተቋረጠ ጨዋታ ነበረ እሺ
እና ሀያ አራት ሰዓት ሞልቶታል።
ሀያ አራት ሰዓት ሞልቶታል።
አዎ የ cashier code ንገረኝ።
እሺ አስራ አንድ አስራ አንድ ስልሳ አንድ እሺ
ሰማንያ ዘጠኝ ዜሮ አንድ
ሀያ አራት ሰዓት አልሞላውም። ዛሬ አራት ሰዓት ከአርባ አምስት ነው የሚሞላቸው።
ከምሽቱ አራት ሰዓት ከአርባ አምስት ከአርባ አምስት አዎ፣ ጨዋታው በሚከናወንበት ሰዓት ነው አዎ።
የሚሞላው። እሺ እስከ አራት ሰዓት ከአርባ አምስት ጠብቀውና እ ይለቀቅልሃል።
እ መ- መደወል አያስፈልገኝም?
አዎ ያው እኛም ከ- እስከ አራት ሰዓት ስለሆነ የምንሰራው ምናልባት ነገ ካለቀቀልን ነገ እናስተካክለዋለን።
እሺ እሺ